ሕይወት የሆንከኝ እምነቴ ሲላላ ከጎኔ ቆመ ያበረታል። አንዴ ብቻ አይደለም ብዙ ጊዜ ነው ጉልበት የሆንከኝ እምነቴ ሲላላ ከጎኔ ቆመ ያበረታል። ወደድከኝ ወደድከኝ ወደድከኝ ይቅር አልከኝ ይቅር አልከኝ ይቅር አልከኝ